ሄሎ ሰላም ነው?
እግዚአብሔር ይመስገን። ምን ነበር?
አ- አሸንፈን ነበረ። ፔንዲንግ ሆኖ አየር ላይ ቀየ። ብራንች ሄደን እ፣ ከ- ተከለከልን። እኛ ማውጣት አንችልም አሉ ብር።
እሺ ካሸር ኮዱን ንገረኝ።
እ፣ ምን አልከኝ?
ካሸር ኮዱን።
ፓስር ኮዱን ያ ኮ- የኮፖኑን የኮፖኑን አዎ ካሸር ኮዱ መጨረሻ ላይ ያለውን አለ አይደለ? እሱ አ- አ- ንገረኝ።
እሱን ቆይ ጽፌ አግኝቼ አልኩህ። ኮዱ ነበር እሺ
ንገረኝ፣ ንገረኝ። ኮዱን ኮዱን ቁጭ ብዬ ነው የምትሄድ።
የኔ ነበር የሚቀድመው ግን አወጣችልሻለሁ። ንገረኝ ካሸር ኮዱን።
እሺ ንገረኝ። ስምንት B
እሱን አይደለም መጨረሻ ላይ cashier code የሚለውን ነው ንገረኝ ያልኩህ። ወረቀቱ ኮድ?
መጨረሻ ላይ አዎ።
መጨረ balance የምለው ወይ amount ወይስ የትኛው hello እሱን hello።
አይደለም ይኸውልህ፣ በወረቀት ነው አይደለ?
ወረቀት አይደለም፣ ኦንላይን ነው።
on- online ነው። ኦንላይን ነው።
ኦንላይን ላይ ከሆነ እንትን እ።
ቴሌግራም ላይ ጻፍልኝ።
ቴሌግራም ላይ አዎ ቁጥር ልስጥህና እዛ ላይ copy paste አድርገህ ላከው። ticket ID ውን እሺ፣ ቴሌግራም ላክልኝ። እሺ፣ ዜሮ ዘጠኝ ዜሮ ሶስት yeah ዜሮ ዘጠኝ ዜሮ ሶስት አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ እንትን በለው እሺ፣ እሺ፣ እና check እናደርግልሃለን።
እሺ፣ እሺ።
እሺ እሺ